ክፉ የምዕበል ሕይወቴ ጊዜ ክፉ የምልበት ሕይወቴ ጊዜ አጣ
ትዝታሽን ውሰጂ ብለህ ላክብኝ ትዝታሽን ውሰጂ ብለህ የላክብኝ አንተው ጋር ይቀመጥ እኔም ያንተ አለብኝ አንተው ጋር ይቀመጥ እኔም ያንተ አለብኝ ፍቅሬን ያበባው የምስራቅ ጀንበር አንተን የኔ መውደድ የምስራቅ ጀንበር የምስራቅ ጀንበር እባክህ ጠይቀኝ ይጡራለሁ ፍቅር እባክህ ጠይቀኝ ይጡራለሁ ፍቅር
ይፈርጥብሻል ከዚህ ሎሚ ይፈርጥብሻል ጫማ አድርገሽ ቤት ግቢ ይሻል ይሻል ትዝታኔ አርፍታኔ ወድሻለሁ ጭንቅ ጥብብብዬ ሰውነት አለኝ ካንቺ የተለየ ምን ሰውነት አለኝ ካንቺ የተለየ
ፍቅሬን የአበባ መስተዋት የጌጥን መውደድ የኔ አበባ መስተዋት የጌጤ አይ መስተዋት የጌጤ ምን በድዬሃለሁ ሳይህ መደንገጤን ምን በድዬሃለሁ ሳይህ መደንገጤን ንዝች ምን ዝች ምታማም መኛለህ አዝች ምን ዝች ምታማም መኛለህ እስኪ ዋጋም ታምጡን ባዳም ትወጣለህ እስኪ ዋጋም ታምጡን በደም ትወጣለህ ሮዛ አበባ ላይ ተኝቻለሁ ደክሞኝ ሮዛ አበባ ላይ ተኝቻለሁ ደክሞኝ ተኝቻለሁ ደክሞኝ ጊዜ ማይለውጠው ያንተን ፍቅራሙ ጊዜ ማይለውጠው ያንተን ፍቅራሙ
ትናንትና ማታ ተመቅዳሽ ላይ ትናንትና ማታ ተመቅዳሽ ላይ ልቤን ጥየው ገባሁ አገኘሽ ወይ ልቤን መልሽልኝ ለበሽ ይበቃሻል ልቤን መልሽልኝ ለበሽ ይበቃሻል በልብ የከበሩን ማንን አይተሻል በልብ የከበሩን ማንን አይተሻል
ብፈልግ አጣሁህ ከቤትህ መጣን ብፈልግ አጣሁህ ከቤትህ ብመጣ ከቤትህ ብመጣ በፍቅርህ ተቃጠልኩ የጀሶ ባፌ ወጣ በፍቅርህ ተቃጠልኩ ጀሶ ባፌ ወጣ ሰው ልቤን ላክልኝ አስረህ በሰንሰለት ሰው ልቤን ላክልኝ አስረህ በሰንሰለት ያስረህ በሰንሰለት እዚያ ምን ያደርጋል እኔ የሌለሁበት ወይ እዚያ ምን ያደርጋል እኔ የሌለሁበት እዚያ ምን ያደርጋል እኔ የሌለሁበት
ልቤ ቆላ ወርዶ ጥቂት ይለቅቃል ልቤ ቆላ ወርዶ ጥቂት ይጠብቃል። አይንቀጣ ቢዋሾ ሰባት ያታላይ አይንቀጣ ቢዋሾ ሰባት ያታላይ ጥርስሽን እየሳቅ ፍቅርሽን ሰው ገዳይ አይንና ጥርስሽን ያታለለኝ ኧረ መቼ ይሆን ልብሽ የሚገኝ
ምን በደልኩ ምን ሰራሁ ምን ይሆን ጥፋቴን ምን በደልኩ ምን ሰራሁ ምን ይሆን ጥፋቴ አይ ምን ይሆን ጥፋቴ አንተ አለህኝ ብዬ አንተ ነህ ከመልፋቴ አንተ አለህኝ ብዬ እኔ ላንተ ከመልፋቴ አንተ አለህኝ ብዬ ጠልቼ ሁሉን አንተ አለህኝ ብዬን ጠልቼን ሁሉን እንዴት ጾም አዳሪ ከርታታ ልሁን እንዴት ጾም አዳሪ ከርታታ ልሁን ከእናቴም ከአባቴም የተለየሁብህ እናቴም ገባቴም የተለየሁብህ የኔ ማተብ ጠብቋል ያንተ እንዳይበላብህ የኔ ማተብ ጠብቋል ያንተ እንዳይበላብህ የኔ ማተብ ጠብቋል ያንተ እንዳይበላብህ የኔ ማተብ ጠብቋል